Hello ሰላም ነው Hello
ይሰማል ሰላም ነው Hello ይመስገን።
ምንደውልልሽ ከወዳቢ manufacturing ነበር እና ምንደውልልሽ ከወዳቢ manufacturing ነው እና
እሺ ስለዚህ ድርጅታችን ጋር በ junior accountant ክፍት የስራ ቦታ ስላለ ዛሬ ከሰዓት ስምንት ሰዓት ወይም ነገ ጠዋት ስድስት ሰዓት ላይ ፈተና አላችሁ ይችላል መጥተሽ መፈተን
እ፣ ድምፅ እየተሰማኝ አይደለም።
ምንደውልልሽ ከወዳቢ manufacturing ነው እና እ፣ በ junior accountant ክፍት የስራ ቦታ ስላለ ድርጅታችን ጋር ዛሬ ከሰዓት ስምንት ሰዓት ወይም ነገ ጠዋት ሁለት ሰዓት ፈተና አላችሁ መጥተሽ መፈተን ትችላለሽ ወይ?
እ፣ ዛሬ አልችልም።
እሺ ነገ ጠዋት ሁለት ሰዓት ላይ አይመችሽም?
እሺ የት አካባቢ?
ለቡ ከአርሴማ ቤተክርስቲያን ፊት ለፊት እሺ?
የት?
ለቡ መብራት
ደቡብ?
አዎ ለቡ መብራት ላይ ከአርሴማ ቤተክርስቲያን ፊት ለፊት